ጤና ይስጥልን ቤስት ቤት ረዴት ነኝ። ምን ልርዳው?
ለሚባል ቴክ ይላል ያልኩሽ ማን ማን አልከኝ?
ኢንቫይድ ቴክ ይላል ያልኩሽ ሲመደብ እ ፕሊስ ቤት ሲል ፕሊስ ቤት ሲል እሺ
ኢንቫሊድ ቴክ ይላል ብዬሽ ነበር። አንቺ ኮሽ እ እኔ አይደለሁም። አንዴ ጠብቀኝ። እሺ ምን አል አንቺ
ሌላ
ወይ እሺ፣ ይሄኛው ሌላውን ኮድ ሞከርክበት?
ሌላ ኮድ አንድ ሁለት አወጣሁኝ ከሰባት ሌላ ኮድ ያወጣል አይደለ?
ነው ምናምን አይመጣልኝ ሌሎች ናቸው። ሁለቱን አወጣሁኝ። ሌላ ምንም አላወጣልኝ። invalid tech ይላል።
የማይሰራ የቅድሙ ኮድ ብቻ ነው አይደለ?
ያ አይደለም እ ሌላውም አይሰራም። አንድ አምስቱ አይሰራም።
እስኪ ኮዶቹን አንዴ ቴሌግራም ላይ ትልክልኛለህ? አስቸግር ይቅርታ።
የተላከልኝን እ የላኩልህን ኮድ ላክልኝና እ check አድርጌ ልኝ- ልመለስ ወደ አንተ።
እሺ ያው እሺ እሺ ቴሌግራም ልክ እሺ እሺ